አዎ ይሰማል
አሎ
Hello አሎ ወይ
ወይ አሮን ነህ
አይደለሁም አሮን አይደለሁም እሺ እሺ ይቅርታ ተሳስቼ ነው
አይ ስልክ ደውልኩ አታነሱም ዜሮ አንድ አንድ እየደወልኩ ነው አሁን እሺ ንገረኝ ምን ነበር channel order ነበረኝና ገና አልታዘዘም ምናምን እያሉ ነው ደቂቃ ሊያልቅ
order ነበሩ ንገረኝ ቅድም ያወራነው ነን
ሀያ አይደለም ሀያ ሰባ ስድስት
ሰባ ስድስት ሀያ ሰባ ስድስት
እሺ አንዴ ታገናኘኛለህ
አለ እንትን አሮን እሺ
አንዴ አገናኘኝ
ቆይ ስልክ በቆይ ስልክ የላችሁም አንተ ግን አውሪ busy ስለሆነ እኮ ነው ይቅርታ እሺ Hello ሰላም ጤና ይስጥልኝ ከቢዩ ነው እሺ ዘጠና ሶስት ሀያ ሰባ ስድስት አልታዘዘም ብሎኝ ነው ዘጠና ሶስት ዘጠና ሶስት ሀያ ሰባ ስድስት አልታዘዘም አልታዘዘም እሺ ስንት ደቂቃ ይፈጃል
ምንድን እ ምን ለማድረግ ነው ደቂቃ እንዲሰራ እንዲሰራ
አንቺ እኮ አይደለሽ እንዲሰራ የምታዘው አይደል ደውላ ነው የምታዘው አይደል እንዴ
እኮ ግን እሺ ማ- እንትን ማለታችሁንም መስራታችሁንም እኔ እነግራችኋለሁ ችግር የለውም እኮ አይ እሷ ትደውልልንና እዛ እናስተላልፋለን
እሺ እንግዲህ እያለችኝ ነው አዎ አዎ እሺ Hello?
በቃ እሺ ወይ
ብቻ ልሄድ ልሄድ አ?
አይ ትተህ እንዳትሄድ ይሰራል እዛው እሺ በ- በምን ደቂቃ ነው የምሰራው እኔ ገና እኛ መተን ነው እና ምን- የምናዘው ገና እኮ አሁንም እኮ አልታዘም እሷ ትደውል አይ እያለች ነው።
እዛው ሁንና እኛ እዚህ እናስደውላለን ሀያ ሰባ ስድስት